ጎበዝ ናቸው እኮ ፊደሎቹ እራሳቸው
Hello እንዴት አደርሽ?
እግዚአብሔር ይመስገን።
ጥቆማ ለመስጠት ነበረ።
እሺ።
ልጅ
እሺ የስንት ዓመት ልጅ ነው?
አንዷ ትንሽ ማለት TikToker ናቸው።
እህ። ቲክቶክ ላይ ነው የምታውቂያት?
አዎ
እ፣ ማን ነው የቲክቶክ ስሟ?
እ፣ ናያ ወይም ዱዱ
እህ። ሙሉ ስሟ፣ የቤተሰቧ ስልክ ቁጥር አለሽ?
OK ሶስት ያስፈልጋል።
እ፣ አዎ እሱ ያስፈልጋል። ወይ ደግሞ የቲክቶክ ቪዲዮዋን link ኡን share አድርጊልን ቴሌግራም ላይ። ከዛ ስምሽና ስልክ ቁጥርሽን እዛው ትጽፊልናለሽ።
OK በዚሁ ስልክ ነው በዚህ በዚህ ባጭር ስልክ አይደለም፣ ሌላ ስልክ ልንገርሽ።
እሺ ሌላ ስልክ እሺ ንገሪኝ።
ዜሮ ዘጠኝ ዜሮ ሰባት
በዚህ
ዜሮ ዘጠኝ ዜሮ ሰባት
እሺ ዜሮ አስራ ዘጠኝ አንድ አስራ አንድ
እሺ ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሀምሳ አንድ
እሺ በዚህ ቁጥር ቴሌግራም ላይ ላኪልን የቲክቶክ ቪዲዮዋን። እ፣ ከዛ የ- የአንቺን ስምሽን ሙሉ ስምሽና አድራሻሽን ጻፊልን ስልክ ቁጥርሽን አድርገሽ። እሺ እናመሰግናለን። መልካም ቀንሽ።